አሎ ሰላም ጤና ይስጥልን
አ ሰላም ነው አለን ምን ልርዳዎት ቴሌዊ
እሺ የሆነ coin ሲል ጉዳዩ ነው ምን ለማለት ፈልጎ እንደሆነ ለማወቅ ፈልጌ ነበር እሺ coin ማለት የጥያቄና መልስ መጫወቻ ነው ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው
እ ሶስት ቁጥር ላይ ጥያቄና መልስ አለ የእድል ጨዋታ አለ መርጦ መጫወት ይችላሉ ባሉት ትኬትና coin ኦች መጫወት ነው
ነው አዎ እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ
እሺ አመሰግናለሁ ስላልገባኝ coin ሲል ስላልገባኝ ብቻ ነው እሺ እሺ መልካም እድል
እሺ እም።